hello ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልልዎት።
እሺ።
ቺፕቺፕን ይጠቀማሉ አይደለ?
አዎ።
አንዳንድ ጥያቄ ለመጠየቅ ነበር።
እሺ።
እሺ፣ ቺፕቺፕ ላይ መስተካከል ያለበት ነገር ካለ እስኪ ንገሩን። ይሄን ይሄን ቢስተካከል ቆንጆ ይሆናል የሚሉት ነገር ካለ
አይ ለአሁኑ እንኳን የለም። ባለፈው ነግረናችሁ ነበር የቦታዎች ላይ እሱን አስተካክሏል።
okay። ምን ነበር?
የሚመጡበት ቦታዎች አዎ፣ የሚመጡበት ቦታዎች አሁን እስከ አስራ ሁለት ሰዓት ድረስ እንችላለን።
እሺ።
ከዛ ውጭ ምንም የተለየ እንትን ነገር የለም።
okay፣ አሁን አስተካክለዋል እሱን ነገር።
አዎ አዎ እሱ ተስተካክሏል።
እሺ፣ የሚጭ- እንዲጨመርስ የሚፈልጉት product ካለ ፈልገው ያጡት product?
ነገር ካለ አዎ።
አይ እሱን እንኳን ከባድ ነው ለማሰብም እስኪ አዎ።
ወይ እንትን እንላቸዋለን።
okay፣ እስካሁን እዛም ምንም ላይም የለም?
አዎ እስካሁን ምንም የለም። ያው ላይቱም ላይ እንትን ስለምንሰጣችሁ አዎ፣ review ም ላይ ስለምንጽፍ አዎ፣ በዛ ላይ እንትን ትልታላችሁ ያሉንን ማለት ነው እዛው ላይ አዎ። እሺ፣ እሺ፣ እናመሰግናለን በጣም እሺ። መልካም ቀን እሺ።